ሄሎ
ሄሎ እንዴት አደርሽ?
እንዴት አደርሽማ?
እ በባለፈው ደረሰኝ ያልተቆረጠ ነበረን memory ሲቀየር ብዬሽ ነበረ።
እሺ
እናም ተጫ- አልቋል አላለቀም?
okay። በ memory የገባ ነው ማሽነሽ?
አዎ። አይ ማሽኑ ገብቶ ከዛ እንትኑ ተቀየረ። ሚ- እሱ
ምኑ ማሽኑን ወስደሽዋል?
አዎ ማሽኑን ወስጄው ቀኑን የዝ- የቀረውን የአንድ ወር ከምናምን ከሱ የነበረበትን ቁጥር ወር እንትን ቆርጣ ወሰደች። ሪፖርት ለማድረግ ተቸገርን። በባለፈው አለፈን ተቀጣን። አሁን ደግሞ አዎ፣ ግዴታ summary ያስፈልገኛል።
ማለት አዎ summary።
summary ለማውጣት ማሽንሽ ምን አይነቱ ነው እ ሁለት የሚያወጣው ትንሿ፣ እ?
ሁለት ወረቀት የሚያወጣው ትንሿ።
እኮ በፕሮግራም ነው የሚወጣው፣ ወዲያው እንደዚያ አይወጣም። summary
okay እኮ እስከ ስንት ጊዜ በጣም ጠበቅን እኛ።
ፈተሻት መጥቼ እራሱ ነበረ ተመለስኩ ጽፈሽ?
እኮ።
ጽፈሽ አዎ ፈተሻት?
ሰጥቻታለሁ። አዎ
እሺ፣ የማሽን ቁጥር ትነግሪኛለሽ?
እሺ ሶስት ዜሮ ሀያ ሰባት ዘጠኝ spelling ኡንም spelling ኡንም።
okay spelling ኡንም ልየልሽ።
አዎ
እሺ P L A
እሺ። P L A ስንት ዜሮ?
ሶስት ዜሮ ሀያ ሰባት ዘጠኝ
ሶስት ዜሮ ሀያ ሰባት ስንት?
ዘጠኝ ከዛ ዜሮ አለሽ በእንትን ሀያ በ- ሰባት ሀያ ዘጠኝ።
ሰባት ዘጠኝ ከዛ ዜሮ አለች።
አዎ በቅንፍ
እሺ፣ በቃ አንዴ መስመር ላይ ትጠብቂኛለሽ?
እሺ ችግር የለውም።
እሺ።
እሺ
hello hello፣ ማ- ወይዬ አሳውቅሻለሁ። እሺ ብላሻለች።
እሺ እሺ በቃ በኋላ እንደውልልሻለን።
እሺ እሺ እሺ እሺ